አዎ እኔ ነኝ ያወራኋት ያወራኋት ሴትዮዋ ሮማን group ላይ ቀን አላስታውስም
hello hello ሰላም ጤና ይስጥልን እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውሎት በቀኝ እሺ ማ ይቅርታ ያልተረከቡት product አለ እ ያልመጣሉ product አለ ያልተረከቡ አዎ አለ መኮሮኒ ትናንት መልሰን ትንንሽ ሆነና እሺ ከዛ ዛሬ ላይ እ፣ ነይ ብለው ወርጄ store ደግሞ እ፣ እንትን ወረቀት ላይ ነው የተጻፈው እንጂ እም፣ እ፣ ከ store አልወጣልንም አላገኘነውም እንጂ አሉ
ኦኬ ኦኬ ስድስት ኪሎ መኮሮኒ አዎ፣ okay ማካሮኒ ያዛው ነበረ አዎ፣ ስለዚህ ሰኞ ነግሬያት ነበረ ሰኞ እናመጣለን ብለን
okay ይቅርታ በጣም የሚፈልጉት product እንኳ የለም ብሮትን refund እናደርግሎት ነበረ በቂ ብሩን አዎ ብሩን refund እናደርግሎት እሺ።
ምክንያት- እሺ አጠቃላይ አንድ አምስት- በ- አምስት መቶ ስልሳ አራት ብር
የስድስት ኪሎ ማለት ነው።
አዎ አጠቃላይ የስድስት ኪሎ እሺ እሱን ነገ refund ይደርግሎታል ብሩን እሺ ማን ልበልማ?
እኔ መኪያማ እሺ ትናንትና ማንቺ ነበርሽ የተቀበልሽኝ?
okay አዎ የመዘገብ- ትላንትም ትላንትም ተቀብዬ ትልልቁን መኮረኔ እንደሚፈልጉ አሳውቅ የሉት አዎ ነበረ ከዛ እነሱ ደግሞ ይዘን መጥተናል ብለው በኋላ ላይ የለም አሉ።
okay ይዘው አልመጡም ነበር። አሁን ደውለው ሲያሳውቁኝ እኮ የፈለጉ product የለም warehouse እና refund እንደረግላት ስላሉ ነው።
እሺ የ group ም ስላለ ላኪውና ለእያንዳንዱ መለሳለሁ።
ችግር የለውም። እሺ የስድስት ኪሎ ብር refund ይደረግሎታል ነገ።
እሺ መልካም ምሽት፣ መልካም ምሽት። እሺ።